ጤና ይስጥልኝ ቢጂአይ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎት?
አሁን ላይ ተቋርጦብኝ ነው እየደወልኩኝ እያለ ጤና ይስጥልኝ ቢጂአይ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎት?
ማሽን የማሽን መቅጃው ተበላሽቶብን ነበረ። እዚሁ መዝናኛ ላይ ነበር የምንሰራው። ሄሎ ሄሎ፣ ጤና ይስጥልኝ አይ- ይሰማል? ሄሎ ሄሎ፣ ይሰማል?